አንድ ሄሎ
ሄሎ አሮን አርባ ሶስት ወይ።
ያንተ ነው አይደለም?
የቱ
አርባ ሶስት በቃ ያንተ አይደለም ማለት ነው።
አርባ ሶስት ቆይ እስኪ
አርባ አስራ ሶስት አንድ ያንተ ነው?
አዎ
እሺ customer በቃ አንስቷል እያሉት ነው።
cancel አድርገው ብለሽኝ እኮ ለ team leader ሰጡት
ለ team leader ስጥ አላልኩም።
ለምግብ ቤት መልሳ ያልሽኝ ኮኮን እና ወይ ኮኮን ወይ ሚራስ።
ሚራስ መልሽው ሄድኩኝ እኔ አሁን ጎሮ
ስለዚህ እሺ በቃ አስተላልፍ።
ምን ይሻላል እ
እንግዲህ ማሰራው ከሆነ እነግርልሃለሁ፣ ግን መልሷል አላልክ መልሻለሁ አላልክም። ስለዚህ አድርሰው
በቃ ተመልሼ መጥቼ ላንሳውና ላድርስልህ
አርባ አራት አስራ አንድ ነው ያንተ ስንት ነው? አሩን አጠራጠርከኝ። አርባ አራት አስራ አንድ አርባ ሶስት አስራ አንድ
እሺ በቃ ይሄ አርባ አራት አስራ አንድ ነው። ስለዚህ ቶ
አረ ምንሽ ነው ሀሴት ከተመለስኩ በኋላ ደግሞ ኧረ ሙድ እያሽብኝ ነው አንቺ ማርያም ቻው ቻው አሩን ቻው